ሄሎ ሄሎ እንዴት ነሽ እናት?
ሰላም ጤና ይስጥልን ቤት ቤት ከሐዋሳ ነው የምደውልልሽ።
እሺ ሐምራዊ ሰማንያ ሶስት
ሐምራዊ ሰማንያ ሶስት ምንም እኮ redeem እኮ እየለቀቀ አይደለም system።
እሺ ቆይ
ቆየ እኮ ቅድምም text ልኬ ነበር support ጋር። ሄሎ
ሄሎ
ወይዬ check እያደረግነው ነው። እሺ support ጋር ቅድም ሌላ- text አድርጌ አዎ ነበር።
አዎ ሌላም ቦታ ነው ያንተ ጋር ብቻ አይደለም እያየነው ነው። እሺ ይስተካከላል። ትንሽ ጠብቅ።
እኮ ምን ያህል ወይ ዛሬ ዛሬ ለቅ ይስተካከላል።
አዎ አሁን ያሳው- አሳውቋል። ይስተካከላል።
እስቲ እሺ፣ አይ መስራት አልቻልንም። ምንም እያ- እያንዳንዱን ዙር ነው እሺ።
የሚይዘው።
እሺ አባ አሳውቀናል።